ጤና ይስጥልኝ ደህና አደራችሁ?
ሰላም እንዴት ነህ? ምን እግዚአብሔር እንርዳ?
ይመስገን። ውዬ እንትን በርብር ሾፕ ሁለት የምለው
ምን ሾፕ አልከኝ?
በርብር ሁለት በርብር ሾፕ ነምበር ሁለት አፈወርቅ ምናምን ብዬ ትናንት ኦርደር ያደረኩት ነበረ በዲሽ የሚሰራ ግሩም ቅን ነኝ ሰው ላይ ሰለኝ
እሺ አዲስ shop ነው?
የሳተላይት የኢንተርኔት የነበረውን ወደ ዲሽ ቀይሯል እሺ
እና እኛውም shop እንትን ለማለት ትናንት order ያደረኩት ነበረ ምን እንዲሆንልህ ነው?
ወደ ዲሽ ሊቀየር ፈልጌ ነበረ።
እንዲቀየርልህ ነው?
አዎ okay እሺ ስምህ ማ- ሙ- የት- ማን ነበር ያልከኝ? ማን ልበል ስምህን? ይቅርታ ግሩም ቀን ግሩም ቀን ከወላይታ እ ማን ግሩም ቀን ግሩም ቀን ነው ግሩም ቀን እሺ barber ን ያልከኝ?
barber two ያልኩት እሱ ወደ ዲሽ እንዲቀየር ማለት ነው።
እሺ ቴሌግራም አለህ አይደለ?
አንድ እኮ አሁን ቴሌግራማችን ላይ ጻፍ
ስልክ የለም። ትናንት ልጻፍኩታል ብትገቢ ታገኛለች። ግሩም ቀን ነው ወይ ልጻፈልሽ አሁን?
አዎ አዎ ጻፈልኝ እሺ
እሺ